hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ?
ደሴ ትሰራላችሁ እንዴ?
አምቡላንስ ፈልገህ ነው?
አዎ ከየት ወዴት ነው የፈለግከው?
ደሴ ትሰራላችሁ?
ከ- ከደሴ ወዴት
አይ ደሴ እዚሁ።
እኮ እዚሁ
hello
አንሰራም።
የት ነው የምትሰሩ?
አዲስ አበባ
ወ-